ሄሎ ቤስ ቢት ምንድን እንትን ምንድን ነው ዊዝድሮ ስናደርግ ብሮቹ እዛው ይቆያሉ። ቆጭ ቆጭ ነው የሚሉ ዊዝድሮ አድርገ ነው።
አ መቼ ነው ያደረግከው?
አሁን አሁን ስንት ብር ነው?
ሁለት ሺህ እና እዛ አምስት መቶ
የደወልክበት ነው የቤስቱ ቤት ቁጥርክ?
ዜሮ ዘጠኝ ሰማንያ አምስት
እሺ፣ አንዴ ጠብቀኝ።
የደወልኩበት አይደለም ዜሮ ዘጠኝ ሰማንያ አምስት እሺ ንገረኝ። እሺ ቁጥርን ዜሮ ዘጠኝ ሰማንያ አምስት ዜሮ ዘጠኝ ዜሮ ዘጠኝ ድጋሚ
አ ሰማንያ አምስት ዜሮ ዘጠኝ ድጋሚ። እሺ አ ስልሳ ዘጠኝ ሰማንያ ዘጠኝ አረ ሁለት ዜሮ ዘጠኝ ሳይሆን አንዱን ዜሮ ዘጠኝ አስወግጅ እና
እሺ ስልሳ ዘጠኝ ሰማንያ ስድስት ነው።
እሺ ዘ- ዜሮ ዘጠኝ ሰማንያ አምስት አ ዜሮ ዘጠኝ ስልሳ ዘጠኝ ሰማንያ ስድስት እሺ ሰማንያ ስድስት እሺ አ
እያየሁልህ ነው አንዴ እሺ ችግር የለም እጠብቅሻለሁ።
እሺ